hello አቤት hello፣ ጤና ይስጥልህ።
አቤት
ከወደባይ ከነማ manufacturing ነበር የምደውልልክ። ውብ አምላክ ነህ አይደል?
አዎ
እ እንትን ስልክህን apply አድርገሽ ነበረ እንትን ሚሊኒየም አዳራሽ በ junior አዎ።
accountant ነት።
አዎ አዎ ከዛ አግኝተን ነው እና ውዳባይ ከነማ manufacturing የጽሁፍ ፈተና አለክ በ junior accountant ነት መቼ ነው ነገ አራት ሰዓት እስከ አምስት ሰዓት
የት ነው ለቡ መ- አድራሻው ለቡ መብራት ኃይል አርሴማ ፊት ለፊት
ጀሞ መብራት ኃይል ለቡ ለቡ መብራት ኃይል ለቡ?
አርሴማ። አዎ እሺ እሺ ትመጣለካ?
አዎ እሺ
እስኪ አንዴ location ወይ በ text አልተ
ለቡ መብራት ኃይል ደውልልኝ ነገር ስመጣ ለቡ እሺ መብራት በቃ ኃይል እደውላለሁ እሺ እሺ
እሺ